መንገደኛ ነው ልብሽ እናውቃለው ባለ ብዙ ሰማ አይኔ ካላይ ያላምንም ብዬ እንጂ ባላይ ብዙ ሰማ ፈርቼ እንጂ እንዳለቅሽ ቆይቷል ልቤ ካዘነብሽ። መንገደኛ ነው ልብሽ እናውቃለው ባላ ብዙ ሰማለ አይኔ ካላይ ያላምንም ብዬ እንጂ እኔ ባላይ ብዙ ሰማለ ፈርቼ እንጂ እንዳለቅሽ ቆይቷል ልቤ ካዘነብሽ ከሪካሽማ ተቀይሜሻለሁ ግን አንቺን ትቼ መኖር ፈራለሁ ከሪካሽማ ተቀይሜሻለሁ ግን አንቺን ትቼ መኖር ፈራለሁ። ሰላም እስከመቼ ችላለሁ? ታዲያ እስከመቼ እስከመቼ ችላለሁ? ታዲያ እስከመቼ እስከመቼ
የልብን እንደማይሆንም እያወቅሽ ልብሽን እንደማይጠካ
ሻይ ባይሆን ኖሮ ልብህ እናውቃለው ባፌ እንደማጣሽ ደሞ ባጣትስ ብዬ በኖርኩ ችዬ ብልጂ ምን አስቆጣሽ? ዛሬ ብናገር ኖሬ ስሰማ ትተሽኛትች በሌሊቱማ